hello cash out withdraw አድርጌ ነበር ብር ግን ወደ ቴሌብር ላይ ሳይገባ ጠፍተ ከ transaction history ላይ ያልገባሎትን ፎቶ ያንሱና በቴሌግራም ይላኩልን ከ transaction history ዎት ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን
አይ transaction ሳይሆን withdraw ነው ወደ ከቴሌ ወደ
ከ transaction history ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን ነው ያልኩት እኔ
ኦኬ ትራንዛክሽን አለ እሱ ዊዝድሮ ያስገባ
ሞር የሚለው ውስጥ ያገኙታል
እሺ